ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን። የእሸቱ መለሰ እንትን አይደል? አዎ ዶንኪ ቲዩብ ነው። ዶንኪ ቲዩብ እሱ ማግኘት አይቻልም አይቻልም። በምን ጉዳይ ነበር የፈለግሽው? አይ በግል ጉዳይ እንዲረዳኝ ነበር የፈለግኩት። ምን አይነት እርዳታ? ምን አይነት እርዳታ? አይ እርዳታ እንዲሁ ቸግሮኝ። አሁን እኛ ጋር ከአንድ ሺህ አምስት መቶ በላይ የተመዘገቡ ሰዎች አሉ ለበጎ አድራጎት እሺ ስለሞላ እየመዘገብን አድርጎ ሌላ ጊዜ ምዝገባ ስንጀምር እሺ እሺ